Hello.
ሄሎ ፌደን ወይ
እንትን order number ሰጥታኝ ነበረ ሀያ ስምንት ሀያ ዘጠኝ አዎ እኮ customerኡ እቀበላለሁ ብሏል።
እቀበላለሁ ማለት ነው።
ከስተመር እ?
አላዘዘም ብሎኛል ብለኸኝ ነበር።
ሬስቶራንት እኮ ነው አልታዘም ያለ። ሄሎ እሺ፣ አሁን
ይሰማል?
ምን
ይቆራረጣል።
እኮ ግን አንተ ያልከኝ customer ኡ አላዘዘም እያለ ነበር ነው ያልከኝ አይደል?
እኔ እንደዛ አላልኩም። መጀመሪያ አዎ።
ሌላ order ነበረ። እሱ አውርተሽው?
cancel ሊሆን- cancel ተደርጓል። ሁለት order ነው እሺ፣ በነገራችን።
እሺ። አዎ አንድ cancel ይደረጋል ባልከው እሱ ራሱኑ ደግማችሁ ነው ያወጣችሁት። accept ብዬ ሳየው ስሙም order ኡም አዎ።
ተመሳሳይ ነው። ስደውል ደግሞ አዎ።
ሬስቶራንት አልተሰራም ነው ያሉ እንጂ እኔ customer ምናምን አላልኩም። እንዴት ነው ታዲያ ሁሉ cancel ሚ
አዎ ትንሽ ደቂቃ ይጠብቅ ነው ያሉኝ አይደለን? cancel ይሆናል። አዎ ካንስል የመጀመሪያው ይሆናል። ያኛውማ cancel ሆኗል። አይ ሁለተኛው ያው 28 29 አይደል